ሄሎ hello፣ አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ቃል ኪዳን እባላለሁ። ምደውልሎት ከግሎሪ ሪል ስቴት ነው።
ከግሎሪ ሪል ስቴት አዎ።
ምን ልታውቂ ነው?
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥ እንገኛለን እና ምናልባት የመግዛት ሀሳቡ ካሉት መረጃ ልሰጠውት ነበር።
ያው ላይ እንኳን እንደዛ ሀሳብ የለኝም። ምን ነው እሺ፣ ምናልባት ሌላ የሚፈልግ ሰው ካለ ይደውልልኝ።
እደውልልሻለሁ።
እሺ፣ አመሰግናለሁ።
እሺ፣ እሺ።